ፖሊስፖርት ነው ባኩን ረዳሁት።
ፖሊስ ፖርት ነው ባኩል ሞላ አስተካክለ ጤና ይስጥልኝ።
አብሮ ይስጥልን።
ለአማን
እግዚአብሔር ይመስገን።
ኦንላይን መጫወት እምቢ አለን ከፖሊስ ፖርት ምና
አዎ፣ system update የተደረገ ስለሆነ ነው።
እ እ ምን እየተደረገ ጠብቁን። system update የተደረገ ነው።
እሺ፣ በትዕግስት ይጠብቁን።
በትዕግስት ጠብቁን። መልካም እሺ፣ መልካም መች ቀን።
ይስተካከላል?
ባለቀ ሰዓት ላይ ስለሚለቀቅ ይጠብቁ።
እሺ እሺ እሺ፣ ቴንክ ዩ።